ጤና ይስጥልኝ። አሪፍ ነኝ። ሞገስ የባኮ ልርዳው።
ሰላም ነው። አሁን ከአምስት ደቂቃ ስምንት ደቂቃ አካባቢ ደውያለች ነበር።
እሺ እስኪ ስክሪንሹቱን ቼክ አድርግልኝ። በስልክ ተስፋ ይባላለሁኝ።
እሺ አሁን አንድ ሺ እና አንድ ሺ አንድ መቶ ወደ ብራው ብታሳልፍ እህ።
አልገብልኝ ማን በሚል ስም ነው የላኩልን ቴሌግራም ላይ?
ተስፋ ይወልዳ ይቢ
እሺ፣ ቤቱ ይላል።
እሺ የላኩት ከቴሌብር ወደ ብራው። አሁን screenshot ልኬያለውኝ check አድርግልኝ እና
እሺ ደርሶናል። የላኩት screenshot ያ አዎ።
አንድ ሺህ ብር እና አንድ ሺህ አንድ መቶ ብር አ እሺ፣ ሁለቱም ስለደረሰን እኛ ለባለሙያዎቹ እናስተላለፍልዎታለን።
እሺ ምን ያህል ጊዜ ይፈጃል?
ያው በዚህ ሰዓት ማለት አንችልም፣ ግን ተስተካክሎ እንዳለቀ እናሳውቀውታለን።
እሺ እሺ እሺ፣ መልካም ምሽት ይሁን።